Hello? Hello?
ልን ዋሽንግተን የህክምና ማዕከል
urologist መኖሩን check ለማድረግ ነበር እየመጣው ነበር
ማነው?
እ
ማን ጋር አሉኝ?
urologist urologist
urologist።
እም
እሺ፣ አስራ አንድ ሰዓት ነው የሚገባው ዛሬ።
እ
urologist አይደል ያሉ?
አ አስራ አንድ ሰዓት ነው የሚገቡት።
ነው እንዴ አዎ።
አሁን ያለው ማን ነው ምን specialist ነው
አሁን ያው internist ኦች ይኖራሉ።
internist ኦች አሉ አዎ፣ ወረፋ አለ እነሱ ጋር
የተወሰነ ሰው ይኖራል። አዎ።
ነው እንዴ እሺ እሺ